ጤና ይስጥልኝ ጉዳይ ነው የምንረዳው? ሄሎ
ሄሎ ጤና ይስጥልኝ ጉዳዩን ድርጅት ነው የደወሉት የምንረዳው ነው?
የሆነ ጥያቄ ነበረኝ።
ጠይቁ። ምንድን ነበር? ሄሎ ጥያቄ ነበረኝ።
እሺ ጠይቁኝ። ምን ነበረ?
እ፣ ባህር ዳር ዩኒቨርሲቲ እሺ
እ፣ በ management ላይ ተመርቄ ነበር።
እሺ
አሁን ስለዚህ የሆነ ስራ ፈልጌ ነበር አለው።
Okay። በ manage አሁን የት ነው ያሉት?
አሁን ደብረ ታቦር ቤተሰብ ጥያቄያቸው ነው።
እዛ ነው የሚኖሩት?
አይ እ፣ ወደሱ እመጣለሁ ግን እ፣ ከዚህ ለትንሽ ለአንድ ሁለት ቀናት ቆያለሁ።
Okay እሺ። ስለዚህ አዲስ አበባ በመጡ ሰዓት እንትን አዲስ አበባ ላይ ነው እስካሁን ድረስ እየሰራን ያለ ነው እና አዲስ አበባ ሲመጡ ይደውሉልን እና በአካል ቢሮችን መጥተው ይመዘገባሉ።
እ፣ እሺ በቃ እ፣ አድራሻው የት ነው?
ጎተራ ፔፕሲ ጋር ነው የሚገኘው።
እሺ በቃ አመሰግናለሁ።
እሺ፣ መልካም ቀን እንላለን።